Hello ጤና ይስጥልን።
Hello ጤና ይስጥልን።
እግዚአብሔር ይመስገን። የዩቲዩብ ትምህርት ስልጠና አለ አይደለ?
አዎ አዎ አለ።
ምዝገባው አልቋል?
አይ አላለቀም፣ እየመዘገብን ነው።
እሺ ለመመዝገብ ነበር።
Okay እሺ፣ ስምዎትን ይንገሩኝ።
ግን ትምህርቱ መቼ መቼ ነው የሚሆነው?
አሁን ሰኞ ፊታችን ሰኞ ይጀምራል።
እም፣
ከሰኞ ጀምሮ ለሶስት ወራት ነው class ኡ የሚሆነው። ሰኞ፣ ሮብ፣ አርብ ወይም ደግሞ ማክሰኞ፣ ሐሙስ፣ ቅዳሜ እኛ በመረጥነው ቀናቶች ላይ ነው የሚሆነው። ከቀኑ 11 ሰዓት ተኩል እስከ ምሽት አንድ ሰዓት ተኩል ድረስ ነው class ኡ የሚሆነው።
Okay።
ያው ሙሉ ለሙሉ የዩቲዩብ class ኮሜዲያን እሸቱ በአካል ነው የሚያስተምራችሁ። ሌሎች የሰብዕና ግንባታ class ኦችንም ትወስዳላችሁ። አድራሻችን ሀያት ደራርቱ አደባባይ ተስፎ ህንፃ ላይ ነው። ወይም ተስፎ እየተካው ሞል ሀያት ሀያት ደራርቱ አደባባይ ሀያት እሺ፣ አ ደራርቱ አደባባይ ተስፎ ነው።
እም፣
በ credit ነው የምናስከፍለው። አንድ credit hour ሰባት መቶ ሀምሳ ብር ነው። አጠቃላይ ለሶስት ወር ሀያ credit hour ነው የምትወስዱት። አስራ አምስት ሺህ ብር ማለት ነው። እስከ ሰኞ ስድስት ሰዓት ድረስ ለሚመዘገቡ ተማሪዎች ሰላሳ አራት percent discount አለን። አስር ሺህ ብር ማለት ነው የሶስት ወር ሙሉ ክፍያውን
Okay። ምዝገባው እስከ ሰኞ ድረስ ይቀጥላል?
እስከ ሰኞ ስድስት ሰዓት ድረስ ለሚከፍሉ ለሚመዘገቡ ሳይሆን ለሚከፍሉ already አሁን እየመዘገብን ያለ ስም ቦታ እየያዘን ነው።
እሺ። እና ቤተሰብ አውርቼ ድጋሚ ልደውልልሽ?
ትችያለሽ፣ መብትሽ ነው። እሺ እሺ፣ ቤቴ